ጤና ይስጥልኝ ቤስት ቤት
ሰላም ነሽ? እንዴት ነሽ?
እግዚአብሔር ይመስገን።
ሚኪ ነኝ። ጎንደር system አስቸግሮ ልኬላችሁ ነበርና እንዴት የት ነው ሆነ?
ያልከኝ? የት ነው ያልከኝ?
ጎንደር ጎንደር ጎንደር ማን ጎንደር?
ሚኪ
እንቺ ጎንደር ምንድነው የተበላሸብህ?
አዮ ስፖርት አልሰራልን አለ system።
OK እሺ፣ ቆይ አንዴ check እያደረግነው ነበር። ቆይ እሺ፣ አንዴ ጠብቀኝ።
እሺ።
ሄሎ፣ ወይ ወይ እስኪ በቪፒኤን እንሞክረው።
በቪፒኤን እንሞክረው።
አዎ፣ ቆይ እስኪ አንዴ ብሩኬን አዋራው።
ሄሎ ብሩራ እንዴት ነህ?
እ ሚኪ እንዴት ነሽ?
brother ሰላም ነው?
አለን። እስኪ በ VPN ሞክሩት፣ ሰርቷል። አሁን እስኪ በ VPN እንሞክረው። እሺ እሺ ሞክረውና ንገረኝ።
እሺ፣ እደውልልሃለሁ።
እሺ አሳውቀኝ።
እሺ፣ በ VPN ሞክረው።